ያሉት ይመስለኝ አክሽን ተሽዳል
እንትን አካውንቴን ዲሌት ብዬው ሰጥታቼ ድጋሚ ለመግባት እምቢ አለኝ።
ምን ብለው ይወጡቼ ዲሌት አካውንት ተሳስቼ ነክቼው ዲሌት አካውንት ብሎ ነው።
አካውንት ብሎ
አዎ፣ ከዛ መለሽ መግባትም አልቻልኩም፣ ሬጅስተር ማድረግ አልቻልኩም።
እሺ፣ አሁን የሬጅስተር ስለሆነ ነው። ቁጥርህን ንገረኝ፣ እ ቁጥርህን ንገረኝ።
ስልኬን ተዘገብክበት ማለት ነው።
ያው ይሄ ስልክ ነው ልንገርሽ፣ እ ሰላሳ ሶስት ሰማንያ ስምንት ሰማንያ ሰባት ሰላሳ ስምንት ዘጠኝ ሰላሳ ሶስት
ዜሮ ዘጠኝ ሰላሳ ሶስት ሰማንያ ስምንት እ ሰማንያ ሰባት እ ሰላሳ ስምንት ሰላሳ ስምንት አዎ ሰላሳ ሶስት ሰማንያ ስምንት ሰማንያ ሰባት ሰላሳ ስምንት ማለት ነው።
ሳሙኤል ሳሙኤል ማ ሳሙኤል ሬድዋን አማን እ ሳሙኤል ሬድዋን አማን ሬድዋን አዎ እ እናስተካክልሎታለን።
እሺ ዛሬ ብታስተካክልልኝ አሪፍ ነው። ዛሬ የሚያልቁ ጨረሶች ስላሉ እሺ።
ዛሬ እንትን ማለት ነው።
እሺ እሺ። እሺ ገባሽ።